hello ጤና ይስጥልኝ። hello hello hello
hello ቦታ ለማየት ፈልጌ ነበር እኮ ነው የምልሽ።
እሺ የስንት ሰዓቱን ነው የፈለጉት?
የሁለት ስምንት ሰዓት ሰዓት እና ከምሽቱ ሁለት ሰዓት ነው ያለ። የሁለት ሰዓቱን
አዎ፣ እሺ፣ ስሞትን ይንገሩኝ።
እ፣ ዳግማዊ ሰለሞን
ዳግማዊት ሰለሞን።
አዎ፣ እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ
እሺ
ይቅርታ ቆይ ዜሮ ዘጠኝ
ዜሮ ዘጠኝ ብያለሁ። አሁን የደወሉበት ቁጥር ነው።
አዎ፣
እሺ ዜሮ ዘጠኝ አርባ ስምንት ነው የሚለው አርባ ስምንት ሰባ ዘጠኝ
አዎ፣
አርባ ስምንት ሰባ ዘጠኝ ዘጠና ሁለት ዘጠና ስምንት
አዎ፣ ትክክል።
እሺ ለስንት ሰው ነው ቦታ የሚያስይዙት? ለእርሶ የ- ብቻ ነው ወይስ ሌላ ሰው አለ? ለስንት ሰው ነው ቦታ የሚያስይዙት?
ለትዕግስት ባየ ብትባለው
እ፣ ለአንድ ሰው ነው ወይስ ለሁለት ሰው ነው?
ለአንድ ሰው እሱማ ልንገርሽ